ሄሎ
አስራ ስድስት አስራ አምስት የድራይቨር ነው ብያችሁ ነበረ አልወጣልኝም አይደለም የድራይቨር አይደለም ይሰራል ልስራው እስኪ ቆይ ልየው ማነህ አትርሳኝ እሺ የአስራ ስድስት ስንት አልከኝ አስራ አምስት
እሺ ቼክ አድርጌ አድርገዋለሁ እሺ ትወጣላለህ ማይሆን ከሆነ ደቂቃ በጣም ያደኩ ነገር ያለኝ የድራይቨር ከሆነ እደውልልሃለሁ አትርሳኝ እስኪ ደውይልኝ እሺ አባ- አትርሳኝ